ሌላው አብኔዘር ከዚህ ይኸውልህ ሙሉ ሙሉ ነው ያዘዟት። እሺ
ኦኬ እሺ። አይ ሀፋ ፈርታ ነበር። አሁን እንደገና ደውሎላት እሺ፣ እንደገና እየሰራችሁ
እንደ አዲስ
ምን አልሽኝ?
እንደ አዲስ
አንድ አዲስ እየሰራችሁ ነው አሉ። አንድ ሰርተዋል ብቻ ያን ሀፋፍ ነበር የሰራችሁ።
እኮ ታዲያ ምን ነው እንደ አዲስ የምትሰራው? እስኪ አግ ፍርፍሩ ፓስቶን ፓስቶ
እሺ፣ አገናኘኝ እስኪ
እሺ
hello hello፣ ጤና ይስጥልኝ። ከ BeU ነበር እናቴ።
እሽማ ከዘጠና ሁለት ሀያ ስምንት ስልሳ ምን ምንድን ነው የታዘዛችሁት?
እ፣ የጾም ፍርፍር እ፣ ሀፋፍና ታዛቢኖ ነበር ያዘዘን ማለት ነው። አሁን ግን ፓስታ ነው ያለኩት አለ ደግሞ መልሶ ማለት ነው።
እኮ ሙሉ ሙሉ እኮ ነው የያዘ- አዎ እኮ ልክ ነሽ። እየሰራሁለት ነው ማ ትንሽ ደቂቃ ብቻ ምን ያህል ደቂቃ ይጨርሳል? ከዚህ አምስት በኋላ ደቂቃ ብቻ አምስት ደቂቃ።
አምስት ደቂቃ።
እሽማ
hello
ቆይ አብኔዘር፣ እሺ
ምን እሺ